ጀምሩ።
order አድርገው ያልመጣ የተባለው order አድርገው ያልመጣ ቃሉ ምን ነበር?
hello hello
አቤት።
ሰላም፣ ከችብችብ ነበር ምደውለው።
እሺ የቲጂ ስልክ ነው አይደለ?
አዎ ነው።
እሺ እ ሻይ ቅጠል አልመጣልኝም ብለው complain አቅርበው ነበር አይደል?
አዎ እሺ የት ነው location የሚመጣለት?
አባዱ
የካ አባዱ አዎ ቃሪያም ጭምር ነው።
ቃሪያም አልመጣለትም።
አዎ
እሺ አንዴ ይቅርታ፣ አንዴ ጠብቁኝ። ግሪን ቺሊ አልመጣም። አምስት ነው አዎ አምስት። እሺ እሺ፣ ይሄም አንድ ላይ እንዲመጣ አደርጋለሁኝ።
እሺ እሺ መልካም ምሽት።
አሜን።